ጤና ይስጥልኝ ማኒ ባባ።
አዎ አንድ Kia መኪና አይተን ነበር።
ምን መኪና?
ኪያ ኪያ።
ኪያ አዎ
ሁለት ሺህ ስንት ነው ያዩት ሞዴል?
እ ሞዴሏን አይናገርም ግን አንድ ሚሊዮን ሀያ ሀያ ነው
ተት ያስተዋወቀውን ነው
እ እ?
ወንድ ነው ያስተዋወቀው?
አ ወንድ ነው ያስተዋወቀው።
እሺ ቁጥር ልስጥ ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሀያ ስድስት ቆይ ዜሮ ዘጠኝ አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና
አዎ እሱ ላይ ደውሉለት።
እሺ እሺ እሺ እሺ አባት